ጤና ይስጥልኝ ቃል ኪዳን ኢንተርቪስት ቤት ኦሪት አዳለም በሳሪ ሄሎ
ይህ ትናንት ማታ አንድ ሺህ ውስደሮ አረሰው ገና ምን እንደሆነ ይንች አሁን አልገባም። ፎቸር ሆነ ምናምን በቦቻር ነው
እስኪ ቸገር በናቸው አንድ ሺህ ነው።
በዚህ ስልክ ቁጥር ነው አይ ኦሪት ለምርሳ ዘጠኝ
እሺ ዜሮ ዘጠኝ ዘጠኝ ሰላሳ ሶስት
እሺ ቆይ አንዴ ዜሮ ዘጠኝ ሰላሳ ሶስት እሺ
ዘጠኝ ሰላሳ ሶስት እሺ አርባ አምስት እሺ ስልሳ አራት እሺ
ሰላሳ ስምንት
እሺ አንዴ መስመር ላይ ጠብቁኝ እሺ
ገብቷል እኮ ኧረ በቦቻር ነው ግን ገብቷል ወዴት እንደገባ ልንገሩት ከፈለጉ አ- ያ
ገብቷል
አልገባም።
እዚህ ጋር እንደገባ ነው የሚያሳየኝ ወዴት እንደገባ ልንገሩት
ይንቻ ምን ዜሮ ስድስት ስንት ብቻ ነው ያለው? አልገባም።
እኮ እሺ ወዴት እንደገባ ልንገሩት በቦቻር አይደል ያደረጉት
አይ ውስደሮ አረግቴ በአኳን ነው የምፈልገው እኔ
ምን አሉኝ
መጀመሪያ እንትን ነበር ነበር እኮ ኮመርሻል ገብቷል ወዴት እንደገባ ልንገሩት ወደ ዜሮ ዘጠኝ አስራ አምስት ሰባ ሰባት ሰባ ሁለት ሰላሳ አራት ወደዚህ ስልኩ ቁጥር ገብቷል
ስንት ዜሮ ዘጠኝ አስራ አምስት ሰባ ሰባት ሰባ ሁለት ሰላሳ አራት ምን አሉኝ ገባ እንደ አሁን
ገብቷል ወደዚህ ስልክ ቁጥር ገብቷል እሺ እሺ እሺ መልካም ቀን እሺ